ሄሎ ሄሎ፣
አቤት፣ አይሰማም?
ጤና ይስጥልኝ።
አብሮ ይስጥልን እሺ፣ አቶ ዮናስ ነው?
እ አቶ ዮናስ ነው?
አ ለ- ሆነ ደውዬልዎት ነበር ከኢትዮ መስቀል ሰው ማስታወቂያና ፎቶ እንዲልክልኝ ብዬ ነበር፣ ግን አላልኩም።
ተልኳል። በማነው ማቴዎስ የሚል
okay፣ ስልክ ቁጥሩን ከታች ጽፈው።
ከታች እሱ ላኪው አልተጻፈም፣ ግን የኔ ስልክ ተጽፏል።
እኮ ስልክ ቁጥሩ ይሄንን ቁጥርና ማስታወቂያ ፎቶ promo በሚለው ነው ወይስ bot በሚለው ነው?
promo በሚለው ነው በዛኛው እንትን አለ።
okay፣ promo በሚለው ማስታወቂያ ፎቶና ቁጥሮትን ከታች ይሄን ያሸንፉበትን ጽፈዋል።
አዎ ተጽፏል።
ቴሌግራም መግባት ይችላሉ። አሁን እ ቴሌግራም መግባት ይችላሉ።
ቴሌግራም እኔ እኮ የለኝም፣ ለዛ ነው።
ኦኬ፣ እሺ በቃ እሺ፣ ደውልልኝ።
እሺ